ይስጥልኝ ቻፓ።
ሰላም ነው ለሽ እግዚአብሔር ይመስገን።
እንትን ቫሞስ ወጪ አይሰራም ብሎ ነው ዊዞ አይሰራም ብሎ ነበር
እሺ
እና check ለማድረግ ነው። አንቺ ጋር ምንድን ነው ችግሩ? system ከእናንተ ጋር ነው ወይስ?
አይ ከ- ከቻፓ ጋር አሁን ለጊዜው አቋርጦታል። የ system ችግር ነው፣ እየሰራ ነው ነው
okay እንደሰራ እናሳውቆታለን።
okay በቃ ይቆያል።
እ፣ አዎ ትንሽ ሊቆይ ይችላል። ለምን system ችግር ስለሆነ አላወቅንም።
አቋርጦት ነው እሱ ከ- ከእናንተ ጋር ያለውን agreement።
አይ agreement አላቋረጠም። ኧረ system ነው፣ ትንሽ ቆይቶ ይበራል።
yeah እምቢ አለን እኮ በቴሌብርም ምናምን በቻፓ የምንሞክሩ እምቢ አለን።
አዎ እስኪ ትንሽ ይቆዩና ይጠብቁና check አድርገን እናሳውቃለን።
እሺ እሺ